እህቴ ነሽ የእናቴ ልጅ አምሳያዬ፣ ሐዘንሽ ሚጥለኝ ስኬትሽ ደስታዬ። ብታይ ብዙዎች መጥተው ብዙዎች ሄደዋል፣ አይዞሽ እኛ ሳለን ያሉ ዛሬ ላይ ሄደዋል። አንቺ ግን ባስከፋሽ ብክድሽ መቼም አታየኝም ስለሆንኩኝ ደምሽ። ቆይ ባትኖሪልኝ ያን ሁሉ ሐዘናት በምን ሊሸፈኑ እነዛ ውድቀቶች በምን ሊጠገኑ ያን ሁሉ ገመና በምን ሊሸፈን ምንሳለኝና እድሜ ደስታሽን ገብረሽ እኔ ስቄያለሁ እህቴ እያልሽኝ ይኸው አድጌያለሁ። ብቻ ሰው ያድርገኝና ደርሼልሽ ልየው ወድሻለሁ ነግሬሽ ባላቅም የእውነት ስሜት ነው ግጥሜ ይድረስሽ የጻፍኩት ላንቺ ነው።
እስኪ ማልማል ወደድ አንቺ እኩል ሚዛን ደፍቶ ሲያዩት ያላ